Hello ሰላም ጤና ይስጥልን።
ሰላም ሰላም ጤና ይስጥልን።
ሰላም እግዚአብሔር ይመስገን። ለመመዝገብ እ YouTube ስልጠና ለመመዝገብ እሺ፣ እሺ። ማን ልበል ስሞትን?
ቦኒ ጌታቸው ማን?
ቦኒ
ፖሚ አ
ፖሚማ ቦኒ B ቦኒ ቦኒ ነው።
አ እሺ፣
ጌታቸው
ቦሚ ጌታቸው።
አ
እሺ፣ ስልክ ቁጥር እስኪ ስጪኝ።
ዜሮ ዘጠኝ ሰባ ሶስት ሰባ ሶስት ሰባ አንድ
ሰባ አንድ አስራ ስምንት አስራ ስምንት ሰማንያ ሰባት ሰማንያ ሰባት የት አካባቢ ነው የምትኖሪው?
ብስራተ ገብርኤል
ብስራተ ገብርኤል። እሺ በአካል ነው በኦንላይን ነው class መከታተል የምትፈልጊው?
አ አድራሻችሁ የት ነው?
አድራሻው አያት ተስፍ ሲኔማ ነው።
OK። አይ በአካል በሳምንት በ- ስንት ቀን ነው?
በሳምንት ሶስት ቀን በሶስት ወር ያህል ነው የሚቆየው።
OK። እሺ በአካል
በአካል ይሆንልሽ።
አ
ጥሩ እሺ። እ፣ አጠቃላይ ክፍያው አ- አስር ሺህ ብር ነው። እስከ ሰኞ ድረስ የምትከፊ ከሆነ እ ከሰኞ በኋላ ከሆነ ደግሞ አስራ አምስት ሺህ ብር ነው።
አ ከሰኞ በኋላ ይጨምራል።
አ
OK። እሺ ልላክልሽ account?
አዎ በቃ ጥሩ እሺ። አሁን እልክልሻለሁኝ። screenshot እ አድርገሽ በቴሌግራም ትልኪልናለሽ።
እሺ
እሺ፣ እናመሰግናለን።
አመሰግናለሁ።